ጤና ይስጥልኝ ብርድ ቤት
hello hello ጤና ይስጥልኝ ብርድ ቤት
አይሰማም?
ይሰማል ሰላም ነው?
እግዚአብሔር ይመስገን። ቦነስ ለማስለቀቅ ነበረ።
እሺ cashier code ኡን ንገረኝ አንዴ አስር ስልሳ ስድስት እሺ
ሀያ ሰባት
አስር ስልሳ ስድስት ሀያ ሰባት አስራ ስምንት አስራ ስምንት አዎ ሌላም አለኝ ቆይ እሺ ይህን update እናድርገውና እ
ቆይ አንዴ ጠብቀኝ okay እሺ።
postponed የሆነ match አለው አይደለ እ postponed የሆነ ጨዋታ አለው እና አ
ሀያ አራት ሰዓት መጠበቅ አለበት postponed ከሆነው ሰዓት ጀምሮ ማለት ነው okay ከዛ በዛ ሰዓት ውስጥ ደግሞ ጨዋታውን ከተጫወቱት result ይገባል ካልተጫወቱ ደግሞ እሱ ይቀነስና ይሰጥሃል እሺ እሺማ እሺ thank እሺ ሌላ ያለው እሱም postponed አለው
ያ ፔንት እ አሰኞ ፔንት ያማ አለው ፔንት አዎ ንገረኝ እሺ እሱንም ንገረኝ
አስር ስልሳ ስድስት እሺ ሀያ ሰባት ስንት ሀምሳ ሰባት
ሀያ ሰባት ዘጠና ዘጠና አምስት ሀያ ሰባት ዘጠና አምስት ነው ዘጠና አምስት አዎ
እሺ ጠብቅ እሺ
ይሄም እንደዛው ነው postponed አለው በቃ ጠብቀውና ሀያ አራት ሰዓት ሲሞላው ጨዋታው ከተራዘመበት ሰዓት በኋላ ማለት ጀምሮ ማለት ነው እ ከዛ update ካልሆነ ደውልልን እስከዛ update ይሆናል
እሺ እሺማ እሺ እናመሰግናለን መልካም ቀን እሺ ላንቺ ምን እሺ